እንቤት ቤት ቤት ረዴት ነኝ የምንረዳው።
ትናንት ትናንትና ከአካውንቴ ላይ ይቆርጣል ከቴሌ ብሬ ላይ እሺ እ እንትን ግን ብሩን ግን አይደርሰኝም።
እሺ ዲፖዚት ስታደርግ የደረሰ ቴክስት አለ አይደል?
ዲፖዚት ሳደርግ እ የሚገባ ቴክስት ራሱ የሚቆርጠው መ- የቆረጠውን አዎ ቴክስት እ።
ይቆላል አይደለ?
አዎ መቁረጡን እ፣ እሱን ቴክስት ቴሌግራም ላይ ላክልን።
እሺ እሺ እሺ እሺ